Hello order pin አድርግልኝ። ስልሳ ሁለት ዜሮ ሰባት እና ስልሳ ሁለት ሀምሳ አራት
ስልሳ ሁለት ዜሮ ሰባት ስልሳ ሁለት
ሀምሳ አራት ሀምሳ አራት check አድርጋቸው።
እሺ እሺ check አድርገዋል ወይ ነው ያልኩ።
አዎ አዎ አዎ ከአዲ- ከአዲስ ሚክስ ጃፓና እና ከ ወ- ከ- ኪሎሜትሩን ቼክ አድርጋችኋል ወይ?
አዎ ኪሎሜትሩን አዎ
ስም ጣለ የዜሮ ሰባቱ
የዜሮ ሰባቱ ቆይ አንዴ የዜሮ ሰባቱ አምስት ነጥብ ዘጠኝ ይላል።
ኬት ከሀበሻ ኪችን ወደ ድሬ ሀበሻ ጃፓን ኮ- ጃፓን ኮንዶሚኒየም
ስንት ያሰበ እ?
ሰባ አምስት
ስንት ሰዓት ነው የገባው order ሩ? ሰላሳ ሶስት ደቂቃ ከአንድ ሰዓት በፊት እኮ ነው የገባው። ስለዚህ ኧረ ልክ ነው።
ኧረ አይደለም አንድ ሰዓት ከአስራ አምስት ላይ ነው ያልኩት።
አንተ accept ያልከው አዎ ልክ ነው order ሩ። እሺ ቼክ አድርጓል ሜትሩን። እሺ ስልሳ ሁለት ሀምሳ አራቱንም እንዳር
አረሳ
እሺ
ቻው